ጤና ስፖርት ነው እባክዎ የሚለዳ
የእኔ እናት እንትና withdraw አድርገን ማለት ቴሌግራም ላይ ቆየን ከላክን ሺ ሰባት መቶ ብር ግን እስካሁን የለም። ካርዳችንም አለቀ። ምን እናድርግ? እሺ
ም- ስልክዎትን ይንገሩኝ። ቴሌግራም ላይ
የቴሌግራሙን ነው ወይስ የዚህ የ- እንትኑ ቴሌግራም።
የቴሌብር የቴሌግራም አዎ፣ ዜሮ ዘጠኝ አርባ አምስት እሺ ሰማንያ አንድ ዜሮ ዜሮ አርባ ሁለት
ሰማንያ አንድ ዜሮ ዜሮ አርባ ሁለት
የቴሌብር ስልኩንም እንትኑንም ልኬልሻለሁ password ኡን
ቡራ የሚለው ነው።
አ ቡራ የሚለው ነው። እንትኑን ልኬልሻለሁማ እ እሺ፣ አንድ ጊዜ withdraw ያደረግንበትን ማለት ፓ- password ዋን
እሺ፣ የብዙ ሰው ስለሆነ ነው ት- ሲገባሉት እናሳውቆታለን። እያስገባ ነው።
ምን okay፣ እያስገባችሁ ነው ለብዙ ሰው።
አዎ፣ የብዙ ሰው ስለሆነ ነው። ያው ተራው እሺ፣ ማ- ሲደርስ ስለሚያስገባሉት አሳውቆታለን።
እሺ እናትዬ እንዳረሱን።
አይ አንረሳውም።
እሺ